Hello ጤና ይስጥልኝ Best Bet
አቤት እንደምን እንትን ነበር scan አረግ ብሎኝ ምን አልከኝ?
ኮ- ኮዷን ልነግራችሁ ብዬ ነበር scan እንዲ ብሎኝ
እሺ አንዴ ቆይ እሺ አሁን ንገረኝ አንድ ሺ እሺ አስራ ሁለት አስራ አንድ
አንድ ሺ አስራ ሁለት አስራ አንድ አዎ cashier ኮዱ አይ ትክክል አይደለህም
አንድ ሺ አስራ ሁለት አስራ አንድ
የመቼ ትኬት ነው
እም፣ የመቼ መሰለች በሰላሳ አስራ አንድ ሁለ- ሀያ ሶስት በሰላሳ
እሺ አብርቼ እልሃለሁ። ያው እሺ lost ነው ደግሞ ገና የአስራ ሁለት አስራ ሁለት ጨዋታ ራሱ አለበት።
ነው አይደል አዎ አዎ አባቴ እሱ መጠበቅ ላስቀምጣት ነው።
አለበት። እሺ ከዛ
እሺ።
እሺ